Hello ሰላም ነው ታደሰ?
እግዚአብሔር ይመስገን ሰላም ነኝ።
እ ከወዳ vehicle manufacturing ነበር ምንደውልህ።
ይሄ ሀና ቀለበት አካባቢ እ አዎ አዎ አዎ አዎ።
እሺ manufacturing ነው እ company
ወዳ vehicle manufacturing አዎ።
ወደ
W O D
እሺ W O D manufacturing እሺ W O ወካባይ እህ
ደብሊው
ኦ ዲ ኦዲ ኤ ኤ ኦዲኤ ማኑፋክቸሪንግ
ማኒፋክቸሪንግ
እሺ ወካባይ
ነገ ስምንት ሰዓት ላይ ነው የሚጀምረው። ቀድመህ ተገኝ።
እሺ እሺ እሺ እሺ።
እሺ